ጤና ይስጥልኝ ቢጂአይ ኢትዮጵያ ራሄል ነኝ። እባክዎትን ምን ልርዳዎት?
ድራፍት ማሽኑ እያስቸገረን ነው መሬት ነው።
የድራፍት ማሽኑ ምን ሆነቦት?
አረፋ ያወጣል።
እሺ ቢጂአይ ቁጥር አለዎት ወይም ደግሞ TIN number?
ID number አዲስ የሰጣን ነው።
TIN number አለው ወይም እሱ ደግሞ በ text የተላከ አዎ።
ቢጂአይ ID code አስራ አራት ሀያ ስድስት
አስራ አራት ሀያ ስድስት እሺ ሰባት ሀምሳ ሰባት
አስራ አራት ሀያ ስድስት ሰባት ሀምሳ ሰባት አዎ
እሺ ደንበኛችን በዚህ ላገኘው አልቻልኩ። ምናልባት TIN number ካሉት ሶስት ዜሮ ሀያ ዘጠኝ
ሶስት ዜሮ ሀያ ዘጠኝ እሺ ሰባ ስምንት አምስት ስድስት ሰባት
ሉባር ሆቴል ነው።
አዎ
እሺ የት አካባቢ ነው ያሉት?
አስራ ስምንት ኮልሼ
እሺ ስም ማን ልበል?
አክሊሉ
የአባት ስም ጌታቸው
አሁን የደወሉበት ስልክ ለያዘው ይቻላል። አዎ ሄሎ እሺ ደንበኛችን ይቅርታ መስመር ላይ ስላስጠበቁት ለሚመለከተው አካል አስተላልፍሎታለሁ።
እሺ፣ አመሰግናለሁ።
ግልጽ ነው። ሌላ ምረዳዎት ነገር አለ?
የለም የለም።
እሺ ስለደወሉ እናመሰግናለን። ስለ መስተንግዶ ያሉትን ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ጊዜ።
አሜን።